ጤና ይስጥልን ቢጃ ኢትዮጵያ በሰዓሮ ነኝ። እባክዎ ምን ልርዳው?
ፍሪጅ ተበላሽቶብኝ ለእንትን ለማስመል ነበረ። ሄሎ ጤና ይስጥልን ደንበኛችን አይሰማም።
ይሰማኛል። ፍሪጅ ተበላሽቶብኝ ላስመዘግብ ነበረ ፍሪጅ እሺ ደንበኛችን የቢጃ ቁጥሮትን ወይም ደግሞ ቲን ነበሮትን ይንገሩኝ።
ዘጠና ሶስት አስራ አንድ
ካርዱ ላይ ያለው ቁጥር ነው ይሄ።
አ
እ፣ አጭር የጽሁፍ መልእክት አልደረሱትም። ሌላ ኮድ ልከን ነበረ ከዚህ በፊት።
አይ እኔ እንጃ።
እሺ ቲን ነበሮትን ይንገሩኝና በዛ አልፈልገው።
ኦኬ ስለዚህ እቺ መንበሬ እሺ ተ- ትጠብቂኛለሽ አንዴ መስመር ላይ ወይስ መልስ ሊደውል እሺ እ፣ ይችላል መልስ- መልሶ መደወልም። እሺ እሺ መልስ ልደውል እሺ